ወይ መጣችልሽ? ሰኒ ወይ መጣችልሽ?
አዎ መጣች፣ መጣች እ
እየመጣን ነው።
እየ- እየወጣች ነው ገና ነን፣ ኧረ እ ገና ነን።
በቃ ስትወጡ ነገር ደውዪልኝ በይ።
እሺ እሺ ሰኒ አስራ አንድ ሰዓት ከሀያ ከሀያ አዎ።
በቃ እኮ ከቆየሁብሽ ትንሽ walk እያረግሽ ምናምን ልምጣ ወደዛ walk እያደረኩ ወደ ቀስ አምባሳደር እያረግሽ አ- አይ አዎ፣ ወደዚህ ነይ። ትንሽ ሊያቆየኝ ይችላል። ብታይ እውነት ምን
አልጨረስኩም።
ስሪ- ነገ ቦሌ ስብሰባ አለኝና ነገ አዎ፣ ቦሌ ትሰራለሽ እ አዎ ለሱ እያዘጋጀው document አለለቅ አዘጋጅና ውጪ እም አዘጋጃጅና ውጪ እሱ ነው እሱ አልፊያም ስለሌለች እ document አዘጋጅቼ አስቀምጬላቸው ለወጣ አልፊያ የለችም።
ነገ የለችም አዎ
በቃ እሺ፣ ደውዪ ደውዪልኝ በቃ ልትወጪ ስትይ እሺ
ዘይት ይዝ ነበር በቃ ሰሞኑን ሊያዘው ዘይት እ
እም ይዝ ነበር ሰሞን በቃ አይደርስም፣ ሰሞኑን ሊያዘው ሰሞን አይደርስም፣ ሰኞ ምናምን አይደርስም።
እም?
ሰኞ አይጦቹ እንዳይበሉት እንጂ ዘይቱ
እንዳይበሉ እንዴት አድርገው
በቃ እም?
እሺ
አይ፣ የእንትን ባንኮች ጥበቆች አታውቂያቸው?
እ?
የንግድ ባንክ ጥበቆችን አታውቂያቸው?
የቶቹን
እ፣ እዛ ጋ ያሉት የንግድ ባንክ እ፣ ፊት ለፊት እዛ ጋ ያሉት ለእነሱ ስጫቸውና ነኝ ምኑን ቤት ነው ለምን
እግረ መንገድ ስናልፍ እንወስዳለን ብዬ ነው። በእጅ ይዘሽ ከመጭ
አሁን ነው አሁን ነው አሁን ነው የምትወስጂው ዛሬ ነው የምትወስጂው ዛሬ ልውሰድልሽ ባንኮቹ ጋር ፊት ለፊት አስቀምጠሽ ነኝ
አይ እ፣ አሁን አላስቀምጥም።
ዘይት እንትኖቹ እንዳይበሉት ነው ስትይ ነው በቃ አይደል?
ስትወጪ ደውዪልኝ እኔ ይዤው ሰላሳ ወጣሁ
ይዘሽ ውጪ። አዎ እሺ እሺ